ጤናችንን እየተሰጠ መካከል እባክዎ ልርዳዎት?
የተከበሩ አጅ ጣሃ ነኝ። እባክን ሌላ እንትን መረጃ አልሰጠኝም። ታዲያ ይሄ ሲስቴሙ እምቢ ካለ
ሌላ ምን ልስጦት?
ሌላ አየር መንገድ የለም እንዴ? ሌላ ሲስቴም የሚሰራ የለም?
እኮ ነበር እስቲ ቼክ እያረኩሎት ነው። እስካሁን እንትን አላልኩም። ካልሆነ በፓስፖርት ያስፈልገኛል ሌላ ላይ ለማድረግ
Okay። ሌላ ላይ ምን ላይ ወይ ደግሞ የት- የት ነበር ያሉኝ ያለ ነው?
እኛ ያለሁት አሁን እኔ ክፍለ ሀገር ዝዋይ ነኝ።
እኮ ዝዋይ እዛ እንትን ይሄ አሉ agency ዎች፣ travel agency የሉም ዝዋይ የሉም።
እሱ